ሄሎ ጤና ይስጥልን ቤት
ጤና ይስጥልኝ።
አብሮ ይስጥልኝ።
ቤስት ቤት አሸንፌ ነበር ትናንትናማ።
እሺ ወደ አካውንቴ ገብቶ ወደ ቤስት ቤት እንትኑ አውጎ ወደ ዊዝድሮዋል ሳረገው እሺ
ብሩ አልገባልኝም እና ቤስት ቤት ላይ ቀንሶታል። ቴሌብር ወደ ቴሌብር ላይ ቴሌብር ደግሞ አልገባም።
እሺ Best Bet ቁጥርን ንገረኝ።
እ እ Best Bet ቁጥርን ንገረኝ። ዜሮ ዘጠኝ
አስራ አምስት እሺ ሰባ ሶስት
እሺ ሰባ አንድ
እሺ ሰማንያ አንድ አምስት መቶ ብር ይኸውልሽ በደንብ ልጅ እሺ እሺ አምስት መቶ ብር withdrawal check ለማድረግ ማለት ነው።
እሺ አምስት አምስት መቶ ብር check አድርጌ ከላዩ ላይ ስልክ ገባ ወደ ቴሌብር ማለት ነው።
አ- አስራ ስምንት ሺህ ብር ነው አይደለ?
አስራ ስምንት ሺህ ስምንት መቶ ምናምን አ- እሺ አንዴ ጠብቀኝ።
እሺ
ዜሮ ዘጠኝ አስራ አምስት ሰባ ሶስት ሰባ አንድ ሰማንያ አንድ አይደለ?
ትክክል።
አዎ confirmation ስለሚጠይቅ ነው። እሺ አልገባልህ?
እሺ confirm አድርጌልሃለሁ። አሁን check አድርገው።
እሺ እሺ በጣም አመሰግናለሁ።
እሺ እሺ መልካም እሺ መልካም እሺ እሺ